ጤና ይስጥልኝ ቢጂአይ ኢትዮጵያ በሳሮን ነኝ የማመሰግናለሁ።
ሄሎ ጤና ይስጥልን።
አብሮ ይስጥልኝ።
እንትን ማሽን ተበላሽቶብኝ ነበረ። ትናንትና መጥቶ አስተካክሎታል፣ ግን እንዲህ አለ አልሰራለ። ዛሬ አረፋ እያወጣብን ያለ እሺ፣ በዚህ ስልክ ነበር ያስመዘገቡት አሁን በደወሉበት?
በዚህ ስልክ ነበረ መጥቶ አስተካክሎታል፣ ግን ዛሬውኑ ያው መስራት አልቻለም። ቁጭ ብለናል።
አረፈኛችሁ ትንሽ ጠብቁኝ። ዜድ ግሮሰሪ ነው? ዜድ ግሮሰሪ ነው?
አዎ ዜድ ግሮሰሪ ነው ልሰራቸው አሁን በላቸው።
እሺ ደንበኛችን እ፣ እንትን አረፋን አይደል ያሉኝ? አረፋ በጣም ብዙ ነው።
አዎ አረፋ ያመጣል። በቃ መቅዳት አልቻለም።
ደንበኛችን ጥያቄዎትን ድጋሚ ወደ ጥገና ባለሙያዎች ያስተላልፋለሁ። ሌላ የምረዳውት ነገር አለ?
አይ ሌላም ረስረጅ ነገር የለም፣ ግን ዛሬ መምጣት አይችልም። አሁን ነገ ያው ነገ ነው በዓል አለ። በጣም አረፋ እያመጣ ነው። አሁን መስራቱን አልቻለም።
እሺ ደንበኛችን ጥያቄውን ወደሚመለከተው አካል አስተላልፋለሁ። በደንብ